hello ጤና ይስጥልኝ።
አብሮ ይስጥልን አደራ ሆስፒታል ነው reception?
አዎ
እሺ፣ ከአሪፍ ፔ ነው እየደወልኩ ያለሁት።
እሺ
እ፣ POS machine ኡ በእኛ በኩል እንደሚያሳየው ከሆነ ባትሪ ዘግቶ ቻርጅ እንደሌለው ነው የሚያሳየው። POS machine ኡ እ፣
ቻርጅ እንደሌለው እና እንደዘጋ ነው የሚያሳየው። አጠንቅላ
አዎ ተሰክተዋል። ቻርጅ አለው ቻርጅ አለው ስንት percent ይላል?
ዘጠና አምስት
ክፍት ነው።
አዎ ክፍት ነው።
እሺ፣ ደንበኛችን እናመሰግናለን።
ይሄ
reception ክፍል ነው አይደለ?
ይሄ የግሌ ስልክ ነው ብዬ ነው።
እሺ፣ ደንበኛችን እዚህ ጋር የተመዘገበው በ reception ክፍል ላይ የእርሱ ስልክ ስለሆነ ነው።